አስር ነው የምንታዘዝህ።
እንትን አርባ አምስት ስልሳ ሁለት አልሰጡኝም ነበረ ምግብ ቤት።
እሺ hello በቃ እንትን በይልኝ ማን ነው ደውለሽ ንገሪያቸው።
okay ስም ማን ነው? ገና እያሳወቅከኝ ነው።
አ እያሳወቅኩሽ ነው።
ስም ብሩክ።
ንገረኝ። ብሩክ። እሺ ከየት ነው ያስከው?
እልፍኝ ከእልፍኝ ታገናኘኛለህ ምግብ ቤት ከሆንክ።
እሺ
hello ጤና ይስጥልኝ። ኪንግ ካፌ ናቸው።
hello ጤና ይስጥልኝ። ሰላም ከቢ ነበር የምደውለው እናቴ። hello hello እ በሰባ አምስት አርባ አምስት ስልሳ ሁለት ወርደን ነበረን እናንተ ጋር በሰባ አምስት አርባ አምስት ስልሳ ሁለት ወርደን ነበር እናንተ ጋር ሄሎ
ወይ አይሰማም?
በሰባ አምስት አርባ አምስት ስልሳ ሁለት ወርደን ነበር እናንተ ጋር አልደረሰም ተብዬ ነበር። እስካሁን ምን ያህል ደቂቃ ይጨርሳል ከዚህ በኋላ? ሄሎ ወይ አይሰማሽም እናቴ? ከዚህ በኋላ ምን ያህል ደቂቃ ይጨርሳል?
አይ ትንሽ አንድ እየተወገ ነው አሁን።
ምን ያህል ደቂቃ ቢያንስ?
እስኪ ትንሽ አንድ ገዳ ብዬ እንዳረጥሽ እሺ